ጤና ይስጥልኝ ቤት ቤት ቤቲ ነው የምንረዳው። hello
በቦቻራ
ምን አልከኝ?
በ voucher withdraw አረኩኝ እሺ
እና እንትን ሆነ መመለስ ፈለግኩኝ እና የሆነ ኮድ ምናምን ብለሽኝ ነበር። አሁን
እሺ እኔ ላይሆን እችላለሁ፣ ግን voucher code ኡን account history ላይ ነው የምታገኘው። ወይ ቴሌግራም ላይ hi በለኝና ልላክልህ process ኡን።
አዎ፣ እምቢ አለኝ። ግን ምንትኑ deposit አድርገው መልሽ ምንድን ነው የሚልክ?
your code is not found አዎ copy paste ስላላረከው ነው። ፊደል capital letter ቅልቅል ስለሆነ copy paste ነው የምታደርገው።
አዎ ለዛ ኮፒ ነው።
paste ነው ያደረኩት።
copy paste ስታደርገው voucher not found አይልህም። ትክክል ሳይሆን ሲቀር ነው እንደዛ የሚልህ።
እሺ ቴሌግራም ላይ hi በለኝና step ኡን ልላክልህ።
በሰላሳ አንድ ቤት ላኪልኝ። አሁን hi ብዬሻለሁ። ሰላሳ አንድ መጨረሻው ሰባ ሶስት እንደሱ አይመጣልንም፣ በስም ነው የሚመጣልን። ስምህን ማን ልበል?
the best ብለዋሉ ቴሌግራም ላይ።
በ best አልመጣልኝም። hi በለኝ አንተ፣ ከላይ አገኘዋለሁ። ከዛ እዛው እልክልሃለሁ።
ይሄው ብዬ ያለው
አይመጣልኝም።
ስልኩን ዝግየው አንዴ እኔ